Hello ጤና ነኝ። አቤት ሰላም ነው ቅድስት?
ሰላም Hello አይሰማም ቅድስት?
ይሰማኛል። ወይዬ ሰለሞን ነኝ እንግዲህ እሺ ሰለሞን ይኸውልሽ order ይዤ ነበር። በጣም ዝናብ እየዘነበ ነው። ሁለት order ነው ያነሳው እሺ።
እየሰማች እና የሆነ መላ እሺ።
ፍቀድልኝ እ የሆነ መላ ፍቀድልኝ ሁለት እኮ order ነው customer ያስፈልግ እንዲታገስ አሳውቅልሃለሁኝ። order ኦቹን ንገረኝና order number ኦቹን ንገረኝ። የእሱን order ኦች customer እንዲታገስ አሳውቅልሃለሁ።
እሺ። ከዛ ሲጨርስ ደግሞ ታስታውቂያለሽ።
ምን ምን እ እ order number ንገረኝ እስኪ።
ሀያ አምስት ሰባ አንድ
ሀያ አምስት ሰባ አንድ ሰባ አንድ ሀያ አምስት ሀያ ስድስት ዜሮ ዜሮ
ሀያ አምስት ሰባ አንድ ነው ያልከኝ።
አዎ ሀያ አምስት ሰባ አንድ
ቲ
ሀያ ሀያ አምስት?
ስድስት ሀያ ስድስት ሀያ ስድስት ሀያ ስድስት አዎ ሁለት order ነው ያዝኩት። ሁለት ነው እናት
አረ ስንት አልከኝ? በእናትህ ወይኔ ጉድ።
ሀያ ስድስት ዜሮ ዜሮ ሀያ ስድስት ዜሮ ዜሮ አዎ ሁለት order ነው
እሺ ሀያ አምስት ሰባ አንድ ሀያ ስድስት ዜሮ ዜሮ ነው ያልከኝ። አዎ?
አዎ አዎ ሁሉም ያንተ ናቸው አይደለ?
ሁለት ሚሊዮን ስንፎጣ ቢታችልኝ ወይ ቅድም እሺ ከስተመር እንዲታገስ ሁለቱንም አሳውቅልሃለሁ።
ከዚህ ኦፍቴ የሚደውለው ሄሎ ቅድስት ቅድስት ሄሎ ቅድስት አይስማ ምን አልከኝ? ምን አልከኝ? በመሀል መሀል ላይ ቁርጥ ሰለሞን ነህ አይደለ? ሁለቱንም አዎ፣ ነኝ።
ከስተመር ሰለሞን ነኝ።
እንዲታገስልሃለሁ።
ወይም ታቢ ታኪልኛለሽ ኦ ታይም በኦፍ ተከልካር እንዲታገስ ዝናብ ሆኖ ቅድስት የዝናብ ይኩሽ በዝናብ መደበል
ኛል እኮ ገብቶኛል እያለኝ ያለው ግን አልተመቸም መሰለበት። ኦን ታይም እንዳታስተክሉ በዝናብ ምክንያት ኦን ታይም እንዳታስተክሉ አንዲት ብቻ ታስተባባችሁ ስለማለት ነው። እዛ ነው ተለቀ- ላሌ- እንትን-
ቻውሽ